ሌላ እንትን ትችላላችሁ
ወደ ሌላ ማለት ነው። አንተ ቢሰጠን እሱ እንዲያነሳ ማድረግ ትችላለን።
ምስለ ትራንስፈር ምስለ እቺ ስትነካ የሁሉም እነዚህ ያሉ extension ኦች ይመጣሉ። እቺ transfer የምትለው ከዛ ለምሳሌ ሬዲዮን ላይ እዚህ ጋር ይዘጋና transfer ክፍት አይደለም። ክፍት ነው ይላል።
ለነገሩ ምንጊዜም ቢሆን application ክፍት መሆን አለበት።
ኢንተርኔት ላይ connected መሆን አለበት፣ ክፍት መሆን አለበት።
ኢንተርኔት የሆነ ኢንተርኔት connect ከሆነ እኮ call ማድረግ ይችላል።
እጃችሁ ላይ አንዴ ካስገባችሁት ring ሲያደርግ ትሰሙታላችሁ።
አይ እጃችሁ ላይ ገባ። አሁን አንተ እዚህ ጋር የአንተ ስልክ ላይ ገብቷል፣ PC ላይ ገብቷል።
እችን ካልዘጋት ይመጣል።
ካልዘጋ አትመጣም።
እችን tab ዋን ማለት ነው።
አዎ አዎ አዎ ከፍታችሁ ካስቀመጣችሁ ring ሲያደርግ ብታረጉ ትሰማለህ።
ring ድምፅ ይሰማል።
ስትገባ እንዴት ብለህ ነው የገባኸው ወደዚህ?
link link አልገባለትም።
ለምጃለሁ፣ bookmark አድርጌያለሁ። ቴሌግራም ላይ እልክልሃለሁ፣ forward አደርግልሃለሁ።
ሁለት ሁለት ነው። ይሄ admin ኡ ነው። ይሄ ደግሞ መደወያ ነው። ስልክ አድራሻ የአድሚኑ ነው። አድሚኑንም እንደዚህ ስሙንም ማየት ከፈለጋችሁ ስለ ኤልፒጂ ዘጠኝ ስድስት ዶት ኮም መደወያ ስትገባ ግን በእጅ ነው የምንገባው? አሁን በ- በዚህ በስልክ አፕ ዝጋውና አገባው ነው።
ለምሳሌ ሰማያዊት ቢኤስ ዶት BS dot com ብላችሁ እሱን ፈልጋችሁ መግባት ትችላላችሁ።
ሁሉ ነገር ያለው
እንደነዚህ link ነው።
ቴሌግራም
እንግዲህ
ሪቻርጅ ማድረጉን ሊየው አሁን አንተ ጋር ያለው አጉልተዋል በጣም እሱን እሱን ላስተካክልና መደዋወሉ ሳትስ ደውዬ ነገር አፕዴት አድርገው ላል አፕዴት ስታደርገው
እንትኑን ይፋ ማድረግ እንችላለን። አሁን ቁጥሯ በአሁኑ ሰዓት
ሲደወል ይሰራል፣ አንተ ይሰራል።
እሱን ማድረግ እንችላለን። ትችላለህ፣ ትችላለህ።
ያው በዚህ ማንሳት ይችላል።
አይ ምናልባት ምንም እንዳይቆጥርባቸው አሁን ይሄ ያልተስተካከለ ነገር ካለ ሲደውሉ እ? ፓኬጁ ላይ ማለት ነው። ድርጅቱ ላይ እኮ ግለሰቦች ላይ እንዳይቆጥር አሁን ምናልባት ያልተስተካከሉ ነገሮች ካሉ እሱ ላይ ደግሞ ድርጅት ላይ ማለት ነው። ስለዚህ አሁን ይሄን ይፋ ማድረግ እንችላለን እ? ቅዱስ አ- ማድረግ እንችላለን።
ይፋ አድርጉት። ኤፒሲ ስላለ በዚህ ማንሳት ትችላላችሁ።
እ፣ አሁን ችግሩ የደዋዮቹ ስም እሱን ያ እሱን ዛሬ ዛሬ ይስተካከላል። ከነ ዳኒትና ይስተካከላል።
እኔ ደውላለሁ፣ ለሁላችሁም ደውላለሁ። ያ ያ- ያስተካከሉትን ነገሮች ያስተካክሉ። አዎ። ዛሬ በራሳችን ወጪ መጥተናል። ቀጣይ ግን ራሳችን የምንመጡ ካልተስተካከሉ በጣም ተቸግረን ነው።
የእናት
ሐምሌ ነው የጀመርነው።